Hello ጤና ይስጥልን።
ጤና ይስጥልኝ።
በእምነት ቬሎ ኪራይ ናቸው አይደለ?
እ፣ አዎ
እኔ የምደውልላችሁ ዊ ፕላስ ሶሉሽን ከሚባል company ነው። company አሁን ላይ አንድ app develop አድርጓል እና app ውስጥ ከሀምሳ በላይ serviceኦች አሉት። ከነዛ serviceኦች አንዱ እንደዚህ የቬሎ ኪራይና ሽያጭ አለበትና አሁን ላይ ከኛ ጋር ለመስራት ፈቃደኛ የሆኑትን ምንም አይነት ክፍያ ሳናስከፍል በቀላሉ ተመዝግበው እኛ store ላይ በጣም ብዙ ተጠቃሚዎች አሉበት እና ከሰላሳ ሺህ በላይ ተጠቃሚዎች ባሉበት store ላይ እ፣ ምን እንደሚሰጥ ምን አይነት አገልግሎት እንደሚሰጡ የት እንደሚገ- እንደምትገኙ ስልክ ቁጥራችሁን የምትፈልጉትን ሙሉ መረጃ አስቀምጣችሁ ሰው በቀላሉ እንዲያገኛችሁ እ፣ service ሰጪዎችን እየጋበዝን ነበር እና እንዲመዘገቡ በተጨማሪ ደግሞ ተመዝግበው ከኛ ጋር አብረው ለሚሰሩት በራሳችን ወጪ በራሳችን ካሜራማኖች በራሳችን advertising ሰራተኞች እስከ ቦታው ድረስ በመሄድ እናንተ በምትፈልጉበት መንገድ store ኣችሁ እንዲታወቅና አጫጭር ቪዲዮዎች እንዲሰሩላችሁ ለቲክቶክ ለ social media የሚሆኑ ቪዲዮዎች እንዲሰሩላችሁም ከፈለጋችሁ እንሰራለን በራሳችን ወጪና ለመመዝገብ ከፈለጋችሁ link ኡን በ text ልከንላችሁ ትመዘገባላችሁ።
እሺ፣ link ኡን ላኪልኝ። ግን አሁን ዘርፍ ለመቀየር እያሰብን ስለሆነ እም።
ምናልባት ወይ የሚቀየር ከሆነ ያው ድካም ስለሚሆን ለማንኛውም እ፣ እንትን በሉና ላኪልኝ እና የምንሰራውን ስራ ወይ እናስተዋውቃለን።
እሺ፣ እሺ፣ እናመሰግናለን።